hello
hello ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
እንትን የ deposit አድርጌ ነበርና አልገባልኝም ወደ Best Bet ነው አዎ እሺ message ተልኮልህ ነበር deposit ያረክበት
አዎ ተልኮልኝ ነበረ እንትን እሱም ለቅድም ቅድም ከአንተ በፊት ለነበሩ ሁለቱ ኦፕሬተሮች ነግሬያቸው ነበርና አዎ አዎ ይስተካከልልሃል ይስተካከልልሃል እያሉ እስካሁን አልተስተካከለም እኮ message ኡን ልከህ ነው በቴሌግራም አዎ አዎ በቴሌግራም ልክላቸዋለሁ ይኸው ከፈለክ በስልክ ቁጥሬ ልንገርና ይኸው ከፈለክ በፌስቡክ ነው እሺ እዛ ላይ የጻፍከውን ቁጥር ነው የምትነግረኝ
አዎ ስልክ ቁ- ስልክ ቁጥሬ አዎ እዛው ላይ ያለውን ንገረኝና በሱ chat ኡን አገኘዋለሁ
ምኑ ቴሌግራም ላይ አዎ አዎ ስልክ ቁጥሬ ነው የምነግርህ አዎ እዛ ላይ የጻፍከውን ቴሌግራም ላይ የጻፍከውን ነው የምትነግረኝ አዎ ዜሮ ዘጠኝ እሺ ሰላሳ ዘጠኝ
ስንት ሰላሳ ስምንት
ዜሮ ሀያ ዘጠኝ- ሁለት ዜ- ዜሮ ዘጠኝ ስንት ሰባ ዘጠኝ ሰባ ዘጠኝ ሰላሳ ስምንት እሺ
ሀያ ሁለት እሺ
ዜሮ አምስት ዜሮ
አምስት አምስት እሺ
እባክህ ፈጠና አድርግልኝ ሙሉ ቀን አዝሽ አልጫወትበት እሺ አንድ ይጠብቀኝ ሁለት መቶ ብር ነው አዎ አዎ ሁለት ሚሊዮን
ሁለት መቶ ብር እኮ ገብቷል ብለው መልስ ሰጥተውኝ ነበር
አልገባም አንተ እስካሁን።
የላክልን- የላክልን message ማለት ነው በላክልን message
አዎ ሞ እስካሁን አልገባማ
እሺ አንዴ ቆይ check ላድርገውና ራሱን okay አንዴ አንዴ ቆይ ሄሎ
ሄሎ ስም እስከ ነገ ይቆያል ነው የተባለው ነገ ጠዋት ላይ ይስተካከላል
ዛሬ መጫወት አልችልም አዎ manually ነው የሚገባው አንተ እንትኑ broken ሆኗል ለዛ ነው ምኑ ምኑ transaction ኑ
አሁን ታ- ታዲያ መቼ ነህ ጠዋት ስለዚህ- ስለዚህ ነገ manually እናስገባላለን በራሳችን ማለት ነው
ዛሬ አይቻልም ዛሬ አይገባም ይሄ ብራ
ልደውልህ በዚህ ስልክ አ ደውልልኝ ካልገባ አሳውቀኝ እንደገና ነገ ጠዋት አገኛለሁ ራሴ
እሺ በቃ እሺ እሺ እሺ